ፎቶ አንስቼልህ አምጣልህ።
ሰላም ጤና ይስጥልን። ቤት ቤት ቤት ነው የምንረዳው።
እማዬ ዊዝዶ approve አድርግልኝ እስኪ።
ስንት ብር ነው?
አስር አስር ነው።
ስንት ብር?
አምስት የአስር አስር በዚህ ስልክ ነው?
በዚህ
አንድ ደቂቃ ጠብቀኝ። ዛሬ ነው አይደለ?
አሁን አሁን እማዬ ቴሌ ብር ነው።
እሺ ቴሌብር አካውንት ሰላሳ ሰባ ዘጠኝ ሰባ ዘጠና ሰባት አዎ እማዬ እሺ አምስቱንም confirm አደርግልሃለሁ።
እሺ እማዬ ተደወል። እናመሰግናለን። መልካም ምሽት።
ቴንክ